ጥፋት ምቀኝነት የትም በደረስ
መጠፋፋት ቢቀር በተንኮል በሐሜ
ሁሉም ቢደጋገፍ እውነተኛ ስሜ ሰው ለሰው ባይገባ ባያጋጨው ነገር ሁሉም ቢተባበር ሁሉም ቀና ቢያስብ
ማን ኧረ ማን ይደርስብን ነበር ማን ኧረ ማን ይደርስብን ነበር ቢማማር ቢረዳዳ ሁሉም አንድነት ቢማማር ቢረዳዳ ሁሉም አንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ያም ያም ቢተባበር የት ይደረስ ነበር ያም ያም ቢተባበር የት ይደረስ ነበር መተባበር ቢኖር መረዳዳት ቢኖር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር ቢጥር የት ይደረስ ነበር ሁሉም ቢንቀሳቀስ ቢጣጣር እንዳቅሙ
በስራ ነበረ አገርም መጥቀሙ
ቢሰራ ቢደክም ሁሉም ሰው ቢተጋ
አምላክ ችሮን ነበር የተፈጥሮን ጸጋ